ጤና ይስጥልኝ ሁሉ ስፖርት ባኮም ነርቦት
Hello
ስፖርት ለመጋጋዎች Hello hello አይሰማም? Hello hello አይሰማም?
አሁን ይሰማል።
ሁሉ ስፖርት ነው የምንረዳው።
አ ሁሉ ስፖርት ነው። እንትን cash withdraw ማድረግ ፈልጌ ነበረ።
Cash withdraw አ የ በቴሌ ብር ብቻ ነበር የምጠቀመው።
እሺ የእንትን ላይ ይግቡና የት Withdraw ላይ ሲገቡ የ branch payment የሚል አለ።
እሱማ branch payment እና HelloCash የሚል አይቻለሁ።
እሺ branch payment ገንዘብ መጠን ሲጽፉ ኮድ ይሰጡታል።
እሺ እሱን ኮድ እና የቴሌብር account ዎን ቁጥር ይዘው ቴሌግራም ላይ text ያድርጉልን።
ለ- በየትኛው ቁጥር?
ዜሮ ዘጠኝ ሰባ ስምንት
እስቲ ቆይ አንዴ እሺ። ዜሮ ዘጠኝ ሰባ ስምንት አ
አስራ ስድስት አ ሰላሳ አ ዜሮ ስድስት ይሄ ቀደም deposit የተደረገበት ቁጥር ነው እንዴ?
አይ አይደለም፣ ሌላ ቴሌግራም ነው ቴሌግራም ላይ እኮ። በዚህ ነው እ፣ የሚሰጠኝን ኮድ ሰጥቼ የምልከው።
አዎ ላኩኝ፣ screenshot አድርጉ።
ከዛ አስተማማኝ ነው ግን
ይሄ እኮ ቴሌግራም የምንጠቀምበት ስልክ ነው ደንበኛችን።
አዎ ይሄ ዜሮ ዘጠኝ ሰባ ስምንት ማለት ነው አዎ እኮ በዚህ ኩ- በዚህ ቁጥር ቴሌግራም ነው ኮዱን ምልክለት አዎ ከዛ በቴሌብር ያስገባልኛል ማለት ነው አዎ okay thank you አመሰግናለሁ